Hello ጤና ይስጥልኝ።
Hello አቤት
እጹብ ድንቅ ግን እንትን
ምን
እጹብ ድንቅ ልጅ ታስገቢያለሽ?
መመዝገብ ፈልገህ ነው? ስንት አመትህ ነው?
እ ስንት አመትህ ነው?
ሰባት
የሰባት አመት አይቻልም። አምስት አመት እና ከዛ በታች ነው የሚቻለው።
እሺ
እሺ አመሰግናለሁ።
እሺ እሺ